hello hello ጤና ይስጥልን።
አብሮ ይስጥልን።
እንትን እንትን ላይ አይቼ ነበረ የእናንተ ተቋም ዘጠና ሰባት ኮንዶሚኒየም ተመዝጋቢዎች ቅሬታ ይቀበላል የሚል እንትን ላይ አይቼ ነበር።
አይ ቅሬታ መቀበል ሳይሆን ያው እንዳለ እዚህ የተመዘገቡ ነበሩና አዎ ስምህን ነው የሚገባው። ቅ- ቅሬታህን ታቀርባለህ፣ ሂድ ተመዝግቦ ይቀመጥልሃል።
እሺ እንደ- የት መምጣት አለብኝ?
አዎ document ህን ምን ምንን ይዘህ እንትን ትላለህ። document እሺ።
አለኝ የምትለው የት የት- የት አካባቢ ነው ግ- እንትናችሁ?
ቢሮዎችን አዎ ፒያሳ ቴዎድሮስ አደባባይ ትንሽ ከፍ ብለህ እሺ
የህብረት ኢንሹራንስ ዋና መስሪያ ቤት ላይ አዎ፣ ሁለተኛ አዎ ፎቅ።
ሁለተኛ ፎቅ።
አዎ እሺ፣ እሺ፣ እሺ እሺ።